ሄሎ ተስፋዬ ወይ ዜሮ አንድ አንድ ምን ነበር ያሳወቅኩ አሁን ደውለህ እ አገኘሁ በቃ ስልክ ነበር። እሺ፣ ቴንክ ዩ። ነሽ? አዎ፣ አዎ። እ ነሽ?
ሌላው ይሰማል። ምን አልሽ? ቆረጠ። አዎ፣ አንስተኛለሽ። ምንድን? አዎ፣ አዎ፣ አዎ